ጤና ይስጥልን ቤት ቤት
ሌላ hello ጤና ይስጥልን አብረስልን እንትን ቦነሱን ለማለት ፈልጌ ነበር። እስኪ እሺ ትኬት ነው እሺ cashier ኮዱን ንገረኝ
እሺ አስር አስር ስልሳ ስድስት እሺ
አርባ ሁለት አስር
okay እሺ ሁለት ሁለት void match አለ
እሺ ከዛ አንድ ጨዋታ ደግሞ ወጥቶብሃል እና lost ነው
እ lost ነው
አ የለውም ማለት ነው።
አዎ እም፣ እሺ እሺ
እሺ፣ አመሰግናለሁ።
እሺ